ልደውልላቸው።
ጤና ይስጥልን ቤት ቤት
ሄሎ ሄሎ፣ ይሰማል ወይ ይሰማ አዎ ይሰማል። ምን ነበር?
ሁለት ቀን ሶስት ቀን እንኳ የሆ- የሆነ ቦነስ ምናምን ጨዋታው ቆይቶ ሀያ አራት ሰዓት ጠብቀው ምናምን ብለውኝ
እሺ cashier code ኡን ይዘህ ከሆነ ልንገርሽ አዎ ንገረኝ እስቲ እንያው።
አስራ ሁለት
እሺ ሀምሳ ሰባት ሀምሳ ሰባት አስራ ስድስት እሺ ሰባ አምስት
አርባ ብር አለው።
እሺ እህትዬ።
እሺ ግን እስካሁን አልከፈተም በጣም ቆይቷል አዎ ያው አሁን እንትን ብሏል፣ update አድርጎልሃል። አርባ ብር ገብቷል፣ ተመላሽ አለ።
እሺ እህትዬ።
እሺ እናመሰግናለን።
እሺ እህት።